ሰላም ጤና ስንዶንኪቹብ
ሰሎሜ ወይ
ቢሮ ነሽ እንዴ?
አዎ የኔ ውድ ስልክ እያነሳሽ ነው?
አዎ ግን ልወጣ ነው።
ያ- ፈልገሽ ነበር?
አይ እኛ እንትን ኢሜል ደወል እየተላከች ምን አልሽኝ?
እዚህ ኢሜል እየላክን ነበር እኛ እና አዎ ስልክ ሲበዛብን ጊዜ ወጥሽ ከሆነ ብዬ ልጠይቅሽ ብዬ ነበር ኧረ በ- እዚህም በዝቷል በጣም አይደለ?
አዎ በጣም አሁን በጣም እየተደወለ ነው። በዛ አዎ። ዘጠና አንድ አስ- ሰባ አምስት ቤት ይዤ እወጣለሁ።
በቃ እሺ፣ እሺ።
እሺ የኔ ውድ እሺ